ናቸውና
እንዴት ሰላም ነው?
ጤና ይስጥልን። እንደምትገኙ ነው?
አውቅ ያለው ለመስጠት እና ያለውን ነገር ኢንፎርሜሽኑን በዛ ለማወቅ ነው።
እሺ ስሞትም አለበት
ቴድሮስ
ማን አለ?
ቴድሮስ ቴድሮስ ማን?
ከበደ
ቴድሮስ ማን?
ከበደ ያው እዛ ጋ ይህ ይቅርታ። እሺ አባቴ በጣም ይቅርታ። እዛ ጋ ነው አንደኛ። ይቅርታ እየጠቆምኩ ስለሆነ ነው ስል በጣም ይቅርታ። ቴድሮስ ነው ያሉ?
አዎ ቴድሮስ ከበደ